እባላለሁ። ስንት እንዴት ዋልክ?
ሰላም እንዴት ዋልሽ? ቀኒ አለው እግዚአብሔር ይመስገን። የ Google verification ገባለህ? ስንት የ app ስራ ታየ?
text ነው ኢሜል?
በስልክ በስልክ አይ text
አዎ ሰባ አምስት ሰባ አምስት ሀያ ሀያ ስልሳ አንድ ስልሳ አንድ maybe በ email ም ሊለኝ ይችላል። ስንቴ two steps ስለሆነ ነው።
እ፣ መልሼ እደውላለሁ ወይም text አድርግልኝ። በቃ ከፍቶልኛል እንደውም ቶ እሺ thank you ስንቴ ገባልሽ?
አዎ ገባልኝ። እሺ ስንቴ thank you